አደራችሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ስም የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ስለ እግዚአብሔር ከፍ ያለ እልልታና ጭብጨባ። ሃሌሉያ። አሁን ደግሞ ከኔ ጋር እግዚአብሔርን ከፍ እናደርገዋለን። ሁላችንም በመንፈስ ሆነን ጌታ እናምልክ። የእግዚአብሔር ልጅ ኢየሱስ እናመሰግንሃለን። የእግዚአብሔር ልጅ ኢየሱስ እናከብርሃለን። የወደድከን ኢየሱስ፣ የሞትክልን ኢየሱስ እናመሰግንሃለን። ሞተህ ደግሞ ያልቀረህ ከሞት የተነሳህ ኢየሱስ እናመሰግንሃለን። የትንሣኤው ጌታ እናከብርሃለን። ሃሌሉያ ሃሌሉያ ሃሌሉያ። እናከብርሃለን እናከብርሃለን። እነሆ መስዋዕታችንን ልንሰጥህ በፊትህ አለን። የምስጋና መስዋዕታችንን ልንሰጥህ በፊትህ አለን። ራሳችንን መስዋዕት አድርገን ልንሰጥህ በፊትህ አለን። ጌታ ሆይ እናከብርሃለን፣ እናመልክሃለን፣ እናመልክሃለን። ሃሌሉያ ሃሌሉያ ሃሌሉያ። ሃሌሉያ ሃሌሉያ ሃሌሉያ። ዘላለማዊ አልፋ ኦሜጋ ለሆንከው የምስጋናንም ዘውድ በራስ ለጫንከው ያንን ፊትህን ብሩህ ግርማህን እያየው የሚገባህን ክብር ይዤ መጥቻለሁ። ዘላለማዊ አልፋ ኦሜጋ ለሆንከው የምስጋናንም ዘውድ በራስ ለጫንከው ያንን ፊትህን ብሩህ ግርማህን እያየው የምድር ዙፋን ስር እሰግድልሃለሁ። ውሰደው መስዋዕቴን ውሰደው አምልኮዬ ላንተ ነው የሚገባው። ውሰደው መስዋዕቴን ውሰደው ክብርን ሁሉ ይሽል መጥቻለሁ። ውሰደው ውሰደው መስዋዕቴን ውሰደው አምልኮዬ ላንተ ነው ሚገባው። ውሰደው መስዋዕቴን ውሰደው ክብርን ሁሉ ይዤል መጥች ዘላለማዊ ዘላለማዊ አልፋ ኦሜጋ ለሆንከው የምስጋናንም ዘውድ በራስ ለጫንከው ያንን ፊትህን ብሩህ ግርማህን እያየው ዘውትር ዙፋን ስር እሰግድልህ ዘላለማዊ ዘላለማዊ አልፋ ኦሜጋ ለሆንከው የምስጋናንም ዘውድ በራስ ለጫንከው ያንን ፊትህን ብሩህ ግርማህን እያየው ዘውትር ዙፋን ስር እሰግድልሃለው። ውሰደው ውሰደው መስዋዕቴን ውሰደው አምልኮዬ ላንተ ነው ይገብ ውሰደው ውሰደው መስዋዕቴ ውሰ ወሰደው ክብርን ሁሉ ይዤልህ መጥቻለሁ የታረድከው በግ አንተ ህዝቦችን ከነገድ ዋርሰህ ካህናት አድርገሃል ንግስና ይገባሃል የታረድከው በግ አንተ ህዝቦችን ከነገድ ዋርሰህ ካህናት አድርገሃል አምልኮ የታረድከው የታረድከው በግ አንተ ህዝቦችን ከነገድ ዋርሰህ ካህናት አድርገሃል አምልኮ ይገባሃል የታረድከው በግ አንተ ህዝቦችን ከነገድ ዋርሰህ ካህናት አድርገሃል ንግስና ይገ ውሰደው ውሰደው መስዋቴ ውሰ አምልኮዬ አምልኮዬ ላንተ ነው ይገ ውሰደው ውሰደው መስዋቴ ውሰ ክብርን ሁሉ ክ- ክብርን ሁሉ ይዤልህ አቅርቡለት መስዋዕታችሁን በፊቱ ሃሌሉያ ውሰደው መስዋዕቴ ውሰደው አምልኮዬ ላንተ ነው ቢገ ውሰደው ውሰ ይኸው ልያንተ ነው ሃሌሉያ ክብርን ሁሉ ይዤልህ በሉት የታረድከው በግ የታረድከው በግ አንተ ህዝቦችን ከነገድ ዋርሰ ካህናት አድርገሃል አምልኮ ይገባሃል የታረድከው በግ አንተ ህዝቦችን ከነገድ ዋርሰ ካህናት አድርገሃል ንግስና የታረድከው የታረድከው በግ አንተ ህዝቦችን ከነገድ ዋጅተህ ካህናት አድርገሃል ንግስናው ላንተ ይገባሃል የታረድከው በግ አንተ ህዝቦችን ከነገድ ዋጅተህ ካህናት አድርገሃል አምልኮ ሃሌሉያ ሃሌሉያ የታረድከው በግ ኢየሱስ ክብር ይገባሃል መጽሐፉን የፈታህ ኢየሱስ ክብር ይገባሃል ሃሌሉያ ሁሉን ታደርግ ዘንድ የቻልክ ኢየሱስ ክብር ይገባሃል ሃሌሉያ ሃሌሉያ ኃይልና ባለጠግነት ጥበብም እና ብርታት ክብሩን ሁሉ ተላብሰሃል። አምልኮ ይገባሃል። ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። ንግስናው ያንተ ነው ይገባል። ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። አምልኮ ይገባሃል። ኃይልን ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። መጽሐፉን ወስደህ ማህተሙንም ልትፈታ ይገባሃል አንተ የታረድከው ጌታ ከይሁዳ ነገድ የሆንከው አንተ ኢየሱስ ይትገባሃልና ዘላለም ልትነግስ መጽሐፉን ወስደህ ማህተሙንም ልትፈታ ይገባሃል አንተ የታረድከው ጌታ ከይሁዳ ነገድ የሆንከው አንተ ኢየሱስ ድል ነስተሃልና ዘላለም ልትነግስ ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። አምልኮ ይገባሃል። ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። ንግስናው ይገባሃል። የታረድከው በግ አንተ ሕዝቦችን ከነገድ ዋርሰ ካህናት አድርገሃል። አምልኮ የታረድከው በግ አንተ ሕዝቦችን ከነገድ ዋርሰ ካህናት አድርገሃል። ንግስና ሃሌሉያ። ይህንን ጌታ ነው የምናመልከው። ድል የነሳውን ጌታ ነው የምናመልከው። ሞቶ ያልቀረውን ጌታ ነው የምናመልከው። ከነገድ ከቋንቋ የዋጀንን ጌታ ነው የምናመልከው። ሃሌሉያ ሃሌሉያ ሃሌሉያ። እናከብርሃለን፣ እንደነቅብሃለን፣ እንደነቅብሃለን ኢየሱስ አንተ ብቻ ነህ የቻልከው። መጽሐፉን ትፈታ ዘንድ የቻልክ አንተ ብቻ ነህ። ሞትን ድል የነሳህ አንተ ብቻ ነህ። እንደነቅብሃለን። የትንሣኤ ጌታ እንደነቅብሃለን። የታረድከው በግ አንተ ሕዝቦችን ከነገድ ወርሰ ካህናት አድርገሃል። አምልኮ ይገባሃል። የታረድከው በግ አንተ ሕዝቦችን ከነገድ ወርሰ ካህናት አድርገሃል። ንግስና ይገባሃል። ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። ንግስናው ያንተ ነው፣ ይገባሃል። ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። አምልኮ ይገባሃል በሉት። ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል። አምልኮ ይገባሃል። ኃይልና ባለጠግነት ሌላ የለም፣ አንተ ብቻ ነህ። ሌላ የለም ይሄን ያረገ፣ ሌላ የለም ይሄን የሆነ። ክብርን ሁሉ ተላብሰሃል። አምልኮ የታረድከው የታረድከው በግ አንተ ሕዝቦችን ከነገድ ዋርሰ ካህናት አድርገሃል። አምልኮ ይገባሃል። የታረድከው በግ አንተ ሕዝቦችን ከነገድ ዋርሰ ካህናት አድርገሃል። አምልኮ ይገባሃል ይገባሃል ይገባሃል ይገባሃል ይገባሃል ይገባሃል። ሃሌሉያ ክብር ለስሜ ይሁን።